ሄሎ ጤና ይስጥልኝ።
ወይ እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን። ቅድም ምንትል ብለሽ ነበር
ምን ነበር?
የሞሽን ቁጥር ቲዲቪ መቶ ሰላሳ ስልሳ ነው አንድ ብለሽ ነበር።
እሺ እኔ ቆንጆ።
አልቋል። እሺ እሺ ማሪ፣ በጣም ነገ አመሰግናለሁ።
መታችሁ መውሰድ ትችላላችሁ።
ዛሬ ዛሬ እ፣ እሺ በቃ ወደ አስር ሰዓት አካባቢ ነውና መታችሁ መውሰድ ስንት ሰዓት?
እ፣ ምሳ ገና ሰዓት copy copy እያደረጉ ነው ይደውሉልሻል እነሱ።
እሺ። ደውላልኝ ነበር ሰባት ተኩል ድረሽ ብላኝ ነበር ብላሽ ነበር።
እ ስንት ቤት ላይ
እ ስንት ቤት ላይ?
እ፣ የወንድ እሺ
በሆነ መስመር ነው የደወልኩት።
እሺ ስንት ቤት ላይ ነገር
ስልሳ ሰባት መጨረሻ።
በቃ ካለችሽ ነኝ ነው ሰጣ እሺ የኔ ማር፣ በጣም አመሰግናለሁ።
ባለቤት ነሽ ተወካይ ነሽ ተወካይ ህጋዊ ውክልና አለሽ ከውልና ማስረጃ አ ውክልናሽን ኮፒ መታወቂያሽን ኮፒ ንግድ አድርጌያለሁ እኮ።
ፈቃድ ኮፒና አስገብተሻል አስገብቼ ከፍያለሁ።
ይታያል ይታያል ድብዝዝ አላለ ድንገት እንዳይመልስሽ አይታየም ብላ ኧረ ለማንኛውም Original የለም።
አ original ኡን አ የ copy copy ከሆነ ፍዝዝ ካለብሽ print ካስደረግሽ ምን ምን ሞሽናሎች ምንድን ነው ያልሽኝ?
print ሳስደርግ ብዙም ጥርት ካላለ ሊጠይቁ ስለሚችሉ ፋይል ስለሚደረግ ያስፈልጋል።
እሺ ውክልና ውክልና፣ ንግድ ፈቃድ እና መታወቂያሽን እና የሰጠንሽን መረካከቢያ form original ኡን ይዘሽ ነው።
መረ- ውክልና፣ ንግድ ፍቃድ፣ መረካከቢያ እና መታወቂያ።
አዎ ውክልና፣ መታወቂያ፣ ንግድ ፈቃድ እና የሰጠንሽ ወረቀት አለች አይደል? Original እሷን original ዋን ይዘሽ ትመጫለሽ።
እሺ የኔ ቆንጆ፣ አመሰግናለሁ።
እሺ።